hello hello አቤት ትንሽ መልስ ደውል።
hello hello አይሰማም።
ምን አልከኝ?
ከቺፕቺፕ ነው መልሼ የደወልኩለት።
እሺ እሺ የዝንጅብሉን check አድርጌ ነበርና product እጥረት ስለነበር ነው ያልተላከው እና ከይቅርታ ጋር ነገ እንልካለን ብለዋል። ነገም ራሱ እ?
መድረክ- ነገ መረከብ ይችላሉ አይደል? ነገ ባስልክ።
ምን አልከኝ? አልተሰማኝም። ድምፅ ይቆራርጣል።
okay እሺ።
አዎ፣ አሁን እስቲ እሺ ምን አልከኝ?
ነገ ባስልክሎት መረከብ ይችላሉ። product አዎ እጥረት ስላለ እችላለሁ።
ነው አዎ ያልተላከሎት።
እችላለሁ።
okay እሺ። ነገ ስላለ።
አስልክሎታለሁ እና ከ- የ top customer ኣችን ስለሆኑ እርሶ የዛሬ አንድ አመት እሱን በማስመልከት ለ customer ኦች አዲስ የቴሌግራም ቻናል ከፍተናል እና እዛ ላይ መቀላቀል ይችላሉ።
አንድ link አንድ ልላክልዎት?
ቴሌግራም ተከላከል።
እሱ ይሄ- አዎ፣ እሱ ሳይሆን የኛው ደግሞ top ለሆኑ customer ኦች ነው። ብዙ ይሄ order top ለ- አላቸው።
ምን አደረጋችሁልን ብለህ ነው? ምንም ባላ አልሸለማችሁም፣ ምን አላ- አስተዋውቀለላችሁ፣ ምን አደረጋችሁልን? ምን ያደርጋል? አሁን እኔ ብላከል ባልቀላቀል እሱ ላይ comment የፈለጉን ለን- አስተያየት እንትን ይበሉና አይ ምንም እናስተካክላለን።
ምንም የለው። እሺ ካልክ እሺ እሺ፣ መልካም ቀን።